ጤና ይስጥልኝ ልስፖርት ነው ባኮ የምልርዳው
ብሩ ዶ አድርጌ ፔንዲንግ ላይ ቀርቶብኝ ነው አልገባልኝ ያለ እሺ ከትራንዛክሽን ሂስትሪ ላይ ያልገባሉትን ፎቶ ያንሱና በቴሌግራም ይላኩልን ልኬላት አይተዋለች ሁሉ እንደዛ ብላኝ ልኬ አይተዋል ማን ልበል ስሞትን
ቤኪ
በኢኪ ተላልፎሎታል ሲስተካከል እናሳውቆታለን ቴሌግራም ላይ በትዕግስት ይጠብቁ
አስፈልጌው ነ- ብሩን ፈልጌው ነበር አስቸኳይ ይደርስ ይቆያል አንዳንድ ጊዜ ይቆያል አዎ ምን ያክል ይቆያል በጣም max ነው እኛ የምናስተላልፈው ወደ IT department ነው እነሱ ተስተካክሏል ብለው ሲያሳውቁን ነው የምናሳውቁት
ሰው ሊቆይ ይችላል ብዙ አዎ ሊቆይ ይችላል ግን ሲስተካከል ቴሌግራም ላይ ስለምናሳውቁት በትዕግስት ይጠብቁ